ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
አቶ ቢኒያም አዎ ከእጅ መሰላሳ ነበር እህ፣ በፊት ደጋግሜ ደጅ መሰላሳ
እሺ መታወቂያና ፎቶ እንዲልኩ ጠይቄዎት ነበር። ነገር ግን አላኩም አይደለ?
አዎ ID number ኡ አልታደሰ መታወቂያ ልኬ ነበር እህ እህ በፎቶ እህ።
ሰላሳ ID ው ይታደስ ምናምን ብሎኝ ነበር።
እንትን አላሉትም አላሳደሱም።
እም፣ አዎ መታወቂያ አልታደሰ አልታደሰም ወይም የቤት የትምህርት ቤት አለኝ
እንግዲህ ቤት ሳይሆን መታወቂያ የቀበሌ ነው የሚያስፈልገው።
እም፣ አዎ፣ ማሳደስ እሱማ አይችሉም?
አልታደሰም። አልታደሰም እሱማ ገና ነው።
ማሳደስ አይችሉም።
አይ፣ እዚህ ገና ነው ያልተጀመረም ወይ እም፣ በኪነት ምክንያት ምናምን ምናምን ገና አልተጀመረም።
እህ እህ እህ።
በችግር ምክንያት ምናምን ገና እዚህ አልተጀ- አልተጀመረም።
okay የት ነው የሚኖሩት?
መቀሌ
እም። እሺ እሺ፣ አሳውቆታለሁ። እሺ ፎቶ ልከዋል?
ፎቶና አዎ ልኬዋለሁ።
okay እሺ፣ አሳውቆታለሁ። እሺ ከ- ከቻሉ ቶሎ ለማሳደስ ይሞክሩ፣ ብሩ ቶሎ እንዲገባሉት ማለት ነው።
ብር ነው እንዴ?
አዎ
ስንት?
ሀያ ሺህ ብር ነው።
ሀያ ሺህ ብር አዎ
አሳውቅልኝ። እሺ፣ እሺ
እሺ።